ጤና ይስጥልኝ። ስፖርት ነው ባክፎ የምንረዳው።
ከስምንት ሰዓት በኋላ ደውልኝ ተብዬ ነበር። ወደ እናንተ
ምን ነበር ጥያቄዎት?
ግድሮ አድርጌ ነበር በኃይለ ኳሽ እሺ እና ገንዘቡ አልደረሰኝም። በቴክስት ኮድ ብቻ ነው የደረሰኝ።
ከሁሉ ስፖርት ላይ ቀንሷል።
ከሁሉ ስፖርት ቀንሷል።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩ።
ፎቶን የትኛው ፎቶ ነው የምልከው?
የዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ ያነሱትና በቴሌግራም ይልኩልናል።
ፎቶን ማነሳው ምኑ ነው?
የዝውውር ታሪኮትን
transaction history።
አዎ
እሺ withdraw code ልኮልኝ ነበር በ text። እሱን ማድረግ ያለብኝ ነገር አለ?
ከሁሉ ስፖርት ላይ ከቀነሰ ከዛ ላይ ፎቶ ያንሱና ይላኩልን ደንበኛችን።
እሺ ሌላ ጥያቄ ሀያ አምስት ውዝድራው ስንት ነው የሚቻለው ሊሚት?
ሀያ አምስት ሺህ ብር ነው።
እሺ ለሀያ አምስት ሺህ ብር ስንት ይቆርጣል? ፊ ማለት ነው።
ስንት ይቆርጣል?
አዎ ለሀያ አምስት ሺህ ብር ፊ።
አንድ ጊዜ መስመር ላይ ይጠብቁ።
እሺ አለሽ ሄሎ
ሄሎ